ጤና ይስጥልኝ የኢቲኤስ የበረራ መረጃ ማዕከል
airlines ነው አለ ዜን ticket office።
ticket office። አዎ።
እሺ እንትን ለማጣራት ነበር ወንድሜ ምን
አሁን ምናልባት በዚህ በዶላር ጨ- ከጨመረ ስላልሄድኩኝ የኢንዲያ ባንግሎር ትኬት ስንት እንደሆነ ዋጋውን ለማወቅ ነበር።
ኢንዲያ የት አሉኝ? ባንግሎር።
ባንግሎር ባንግሎር። አዎ።
okay። እሺ። መሄጃ ብቻ ነው የሚፈልጉት?
አይ ነው ደርሶ መልስ ያው የሶስት ሳምንት የአንድ ወር የሁለት ወርም ሊሆን ይችላል ቆይታው anyways ግን ደርሶ መልስ ነው።